ጤና ይስጥልን። ዋሽንግተን ሕክምና ማዕከል ያ ጤና ይስጥልኝ።
አብሮ ይስጥልን።
ወደ አያት አካባቢ ያለው እንትኑ የዋሽንግተን ምኑ ጋር ነው?
አያት hello።
ላይ የለንም። ቦሌ ሩዋንዳ እና ቦሌ ቡልቡላ ነው ያለን።
ዋሽንግተን ሆስፒታሉ እዛ ሁለቱ ጋር ብቻ ነው?
አዎ ቦሌ ቡልቡላ እና ቦሌ ሩዋንዳ ኤምባሲ ጋር ቦሌ ሩዋንዳ። እሺ እንጂ ወደዛ የለም፣ ወደ CMC ምናምን የለም።
የለም።
ቡልቡላ አለ። እሺ ቦሌ ቡልቡላ ምኑ ጋር ነው?
ማርያም ማዞሪያ ጋር ማርያም ማዞሪያ።
አዎ
እሺ እሺ እሺ
ቦሌ ቡልቡላ ማርያም አዎ። በቃ እሺ።
ዋሽንግተን ራ-